ደና ሁኝ ደና ሁኝ ሰላም ሁኝ በይ ደና ሁን ደና ሁኝ ሰላም ሁኝ ተመልሰን እስክንገናኝ በይ እንግዲህ ልበልሽ የተለመደው የመሰናበቻው ቃል ቻው ጊዜም አዲስ ነው መለያየት መች ይለመዳል bye bye እንግዲህ ልበልሽ የተለመደው የመሰናበቻው ቃል ቻው ጊዜም አዲስ ነው መለያየት መች ይለመዳል bye